Hello ወይማ ሰላም፣ እንዴት ነሽ ቃል ኪዳን?
እግዚአብሔር ይመስገን።
እ፣ ስልኩንም እየተሰማኝ አልነበረ። ምንድን ነው ያስቸገረሽ?
አላ አላግባም አልገባም አለ። Login አይደለም እያለ ነው። Load እያደረገ ነው ከጠዋት ጀምሮ ማለት ነው።
የ conne- የ connection ችግር ነው።
ኔትወርክ እንግዲህ virtual እየሰሩ ነው ልጆቹ። ኔትወርኩ ነው እንዳለ። ዋይፋይም ይሰራል፣ እ፣ ስልኬ ላይም ይሰራል።
Login ም አላደረግሽም ዛሬ?
ኧረ ገብተናል። ስን- ስንገባም አይቆርጥም ነው እኮ እያልኩሽ ያለው። ሲገባል ግን አያዝልኝም። Transaction record ምናምን የሚል እኮ option ያለም ያመጣል አይደለ?
Okay አያመ እንትን አያዝልኝም ሲጀመር። እንደዚህ load ነው እያደረገ ያለው።
Okay። Load ብቻ የሚያደርገው?
አዎ እሺ፣ ቆይ አንዴ ጠብቂ።
ከ restart አደረኩት አጥፍቼ ያበራሁት ምንም ነገር እምቢ አለኝ።
ሁሉም ጋር ነው አንቺ ጋር ያሉት ጋር እንዳለ እኔ ጋ እኔ ጋ እኔ ጋ ብቻ ነው አንቺ ጋ ገንደ ብቻ?
ቆሪ shop ማለት ነው።
Okay። እኮ ገንደ ቆሬ ያላችሁ cashier ኦች በሙሉ ማለት ነው።
አይ አንዱ ኮምፒውተር ነው እኮ virtual እየቆረጡ ነው። የ- የ- ስፖርቱ ቨርቹዋል ሚን የስፖርቱ ነው እምቢ አለኝ ነው እያልሻለ እሺ፣ እሺ፣ አንዴ Hello፣
አቤት ቃል ኪዳን AnyDesk ትልክልኛለሽ?
ምን አልሽኝ?
AnyDesk ላኪልን እስኪ።
እሺ ኢንተርኔት ይሰራል ብለሽኛል አይደል?
አዎ ይሰራል። አዎ እየቆረጡ ነው አልኩሽ እኮ virtual ይኸኛው ነው እምቢ አለኝ።
እሺ።
ለ customer ኡ ሌላ shop ላይ ልላከው አይ ሌላ shop ላይ ይቻላል። አዎ፣ እሺ፣ ላኪው።
ሼል ላይ ሂዳ ወይ ሼል ወይ ደቻቱ ሂድ እሺ።
ምንድን ነው የምለው እንትኑን voucher code ሰጥቶታል።
አለው voucher code አግኝቻለሁ ብሎኛል። አዎ Voucher code ኡ አለክ አይደለ? በቃ እሱን ይስጣትና ሪፖርት አድርግለት ማለት ነው።
እሺ እሺ፣ እዛ ቴሌግራም ላይ ላኪልኝ።
እሺ እሺ እሺ እሺ